Hello Hello ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
ኢቱ mobile service አ ከ WePlus Solution ድርጅት ነው የምደውለው።
እሺ ከዚህ በፊት WePlus Solution provider ላይ አገልግሎት ለመስጠት ተመዝግበው ነበር።
Yeah ልክ ነሽ።
አዎ አሁን ላይ አገልግሎት መስጠት ስለጀመር እንዲሁም ኦንላይን በመሆን ያለምንም ክፍያ አገልግሎቶቹን መስጠት እንደሚችሉ ለመንገር ነው ማለት ነው።
ም፣ okay እሺ አዎ እ፣ እንደ ተጠቃሚ ሆነው ደግሞ WePlus Solution user የምትል አለች እንደዚሁ register አድርገው በተጨማሪ ምን ምን አገልግሎት ይዟል እስኪ የሚለው ማየት ከፈለጉ ከአርባ አራት በላይ አገልግሎቶች ስላሉት user ኡ WePlus Solution user ኡ እሺ ምን ምንድን ናቸው የሚለውን አውርዶ ማየት ይችላሉ። referral code ም እዛች ላይ ያገኛሉ።
እሺ ያን referral code ለወዳጅ ዘመዶ ሲያጋሩ ያዘጋጀነው challenge አለና የዛም ተሳታፊ መሆን ይችላሉ፣ ማሸነፍ ይችላሉ ማለት ነው።
እሺ እሺ አመሰግናለሁ። መልካም የስራ ቀን ይሁንልኝ።
መልካም ቀን እሺ እሺ ያ